አላውቅም።
ይመስል
ተደውሎልኝ ነበረ።
okay ከ nine አዲስ ነው እና process ጀምረሻል? already እኔ አይደለሁም የደወልኩት።
አዎ እና ትናንት acceptance letter ተልኮልኝ ነበረ።
የማን customer ነሽ?
ምናምን የ- ማን ነበረ ስሟ? ቀይዋ ሙስሊም አለች።
ኢማን አኖ ከሷ ውጪ
ሙስሊም ልጅ አንድ ናት ያለችው። ኢማን ነው ስሟ።
ኢማን I think ወይ ኢማን ናት። እኛ ግን የጀመርነው አብሔር ይሁን ማን ነበር ስሟ አላስታውስም። እንደዛ ነገር
እሺ በቃ የ transfer ላርግሽ ወደ እሷ መስመር።
አዎ እሺ እሺ፣ መልካም
እሺ